የኡጋንዳ መንግስት የተቃዋሚውን FDC ፓርቲ እንቅስቃሴ የሚዘግቡ ጋዜጠኞች ፈቃዳቸው ይነጠቃሉ፣ ሊታሰሩም ይችላሉ ሲል አስጠንቅቋል። ፕሬዚደንት ዮወሪ ሙሶቬኒን ለአምስተኛ ጊዜ አሸናፊ የሆኑበት ፕሬዚዳንታዊ ምርጫ እንደ አውሮፓ አቆጣጠር የካቲት 18 ከተካሄደ ወዲህ ኡጋንዳ ውስጥ ውጥረት እንደሰፈነ ነው። ዘጋቢያችን ኤሊዝቤት ፖላንድ ከካምፓላ የላከችው ዘገባ አለ። አዲሱ አበባ ያቀርበዋል።
የዛሬው ሐሙስ ባለፈው ፕሬዝዳንታዊ ምርጫ የተመዘገበው ድምፅ በነጻ አካል ይመርመርልን የሚል ጥያቄ ያነሱ የተቃዋሚው FDC ባለሥልጣናትና ደጋፊዎቹ ሰላማዊ ሰልፍ የሚያደርጉበት ቀን ነበር። ይሁንና መንገዶች በፖሊስ ታጥረዋል። እጩ ፕሬዝዳንታዊ ተወዳዳሪ ሆነው የቀረቡት የተቃዋሚው ፓርቲ መሪ ኪዛ ብሲጄም በቁም እስር ላይ ውለዋል። ዋናው የፖሊስ ተቆጣጣሪና የማስታወቂያ ሚኒስትሩ ዛሬ ሐሙስ በጠሩት ጋዜጣዊ ጉባኤ መንግስት አፍራሽ ያለውን ይህን የተቃዋሚ ፓርቲውን በምርጫው ዙሪያ የሚያሰራጨውን እንቅስቃሴ መገናኛ ብዙኃን ዘገባ እንዳያቀርቡና ምንም አይነት ሽፋን እንዳይሰጡ ከልክለዋል። ሮበርት ሴምፓላ ኡጋንዳ ውስጥ የሚገኘው የጋዜጠኞች ሰብአዊ መብት ጥበቃ መረብ ዋና አስተባባሪ ናቸው። ይህ አሳሳቢ ትዕዛዝ ነው ይላሉ።
ዘገባዎችን ሚዛናዊ አድርገው በማቅረብ ስልጣን ላይ ላሉትም ሆነ ከዚያ ውጭ የተለየ ሀሳብ ላላቸውም ተገቢውን የመገናኛ ብዙኃን ሽፋን በመስጠት ረገድ ሙያው በጣም ግልጽ ነው። የመገናኛ ብዙኃን ስራም ይኸው ነው። እናም አሁን መገናኛ ብዙኃኑ ከዚያ ወጥተው የመንግስት ልሳን እንዲሆኑ ነው የምትፈልጉት? ይሄማ ጋዜጠኝነት አይደለም።
መንግስት የአገሪቱን ሰላምና መረጋጋት ማስጠበቅ አለብኝ ባይ ነው። የመብት ተሟጋቾች የሚቃወሙት ደግሞ መገናኛ ብዙሃኑ በፍርድ ቤት የተጣለባቸውን እገዳ ነው ብለዋል ሴምፓላ። ይህ እገዳ ሳይጣልባቸው ገና ጋዜጠኞች እየታሰሩ ናቸው ያሉት ሴምፓላ፣ አቅጣጫውም ወደፊት ሌላ እገዳ፣ እስርና እንግልት እንደሚደርስባቸው ጠቋሚ ነው ሲሉ አመልክተዋል። social media ዎች ማለትም ማኅበራዊ ድረገጾች ባለፈው በየካቲቱ ምርጫ ጊዜ እንደተዘጉት ዛሬ አልተዘጉም። አንድ የኡጋንዳ የ communications ኮሚሽን ባለሥልጣን እንዳስታወቁት ግን ባይዘጉም ታዲያ ስለ ተቃዋሚው ፓርቲ የሚያቀርቡት ዘገባ በሙሉ ቁጥጥር ይደረግበታል።